ነው።
hello፣
ይህ ይባላል የምትባው ጤና ይስጥልን።
አብሮ ይስጥልን።
ሼፍ ሄኖክ እባላለሁኝ እሺ
እና ባለሙያ ነኝ። የስራ ልምድም አለኝ እርግጥ እና እሺ እናንተ ጋር ስራ ካለ ስልክ ቁጥራችሁ ሰውን የሰጠኝ እሺ መስመር ላይ ይጠብቁኝ። ጥያቄዎትን ለምታስተናግደው ባልደረባዬ ላስተላልፍልዎት።
እሺ፣ እሺ፣ እሺ። አማርኛ ጤና ይስጥልኝ ጉዳይ ሀና እባላለሁ። እባክዎ ምን ልርዳ?
እ፣ ሼፍ ሄኖክ እባላለሁ። ጤና ይስጥልን።
አብሮ ይስጥልን።
በሬስቶራንት እና ካፌ ላይ ምናምን ሰርቻለሁ ብዙ አመት። የስራ ልምድም አለኝ okay እሺ እና እናንተ ጋር ስራ ካለ ብዬ ነው።
እሺ እሺ እ፣ ዮናስ ዮናስ ማን ነው? ሄኖክ ነው ያሉኝ። ይቅርታ ሄኖክ አዎ፣ አዎ፣ አዎ።
ሄኖክ ማን?
ሄኖክ መካሻ እሺ በዚህ ቁጥር ነው የምናገኘዎት።
አዎ፣ አዎ፣ አዎ።
እሺ የት አካባቢ ነው የሚኖሩት?
ካሳንቺስ
እሺ ምን ያህል ጊዜ ሰርተውበታል በሼፍ ሙያ?
እም፣ ወደ አራት አመት ምናምን
አራት አመት አዎ። ትልቅ ሆቴል ላይም በሌላ department እንትን ብያለሁ፣ ግን ያው አሁን ላይ ግን በአራት አመት ከምናምን ነው እንትን ያለኝ ስራ እሺ እሺ ስለ እኛ መረጃ የት ሰምተው ደወሉልን።
አንድ ጓደኛዬ ነው። እሱም እዛ ተቀጣሪ ነበረ ሹፍ- በሹፍርና እህ፣ በዛ ነው እንደዚህ እንደዚህ ብታገኝ እኮ ት- ት- እንትን ትላለህ ያገኙልሃል ምናምን ብሎኝ ነው። እርግጠኛ ነኝ እድሜው ስንት ነው?
እ?
እድሜው ስንት ነው?
እድሜ ሰላሳ ሁለት እሺ ወደ ስራ ገበያው ለመቀላቀል በአካል ቢሮአችን መምጣት ስለሚኖርቦት ደውለን ቀጠሮ የምናስይዞት ይሆናል። እስከዛ ግን ያው የተለያዩ ስራዎች post የሚደረግበት የቴሌግራም ቻናል አለ። እሱ እንዲቀላቀሉት link ኡን እልክሎታለሁኝ።
እሺ እሺ እሺ መልካም ቀን።
አሜን